አላሸውት መኪ ይህን ሞሽ ነው የሚያወርድ
የት ነው? እዛ ላይ እኮ አለ።
ሄሎ ሄሎ፣ ሄሎ አቤት።
ከችችት ምንዳይደለ
እሺ፣
ቴሌብር ላይ ተመላሽ ልንብላል በዚህ ስልክ ቁጥር የለም እና ተለዋጭ ስልክ እንዲለን
እሺ፣ ልስጥሽ።
አዎ
እሺ፣ ዜሮ ዘጠኝ አስራ ሶስት
እሺ ዜሮ ዘጠኝ አስራ ሶስት ሰባ
ሰባ
ሀያ አስራ ሁለት
ሀያ አስራ ሁለት ማን ልበል ስልክ ቃል ኪዳኔው ናት።
እሺ እሺ እናመሰግናለን መልካም እሺ እሺ